Hello አሎ ጤና ይስጥልን።
እግዚአብሔር ይመስገን ደህና ናችሁ ወይ?
እግዚአብሔር ይመስገን። Flintstone ነው የደወሉት።
አዎ
እሺ እ መረጃ ፈልገው ነው?
አ መረጃ ይህ የዘቡል መናፈሻ ያለው እሺ እንደው ቀረ እኮ እንደው እዚሁ ተንጠልጥሎ
Okay። ደንበኛ ኖት?
አ
Okay። አሁን በቅርብ ይጀመራል ተብሏል።
ሁልጊዜ እኮ እንደሱ ነው የሚባለው። ግን አሁን PLC ሊቋቋም ነው ተብሏል።
Share?
አ አዎ share አለ።
እኛ መግባት እንችላለን እንዴ?
ይችላሉ።
ኧረ አዎ ስሙትና ስልኮትን ይዘን እ ከሐምሌ ጀምሮ ነው የሚጀመረው እ እንደውልሎታለን።
እሺ አ ይ- ያው እዛም ያለንም ቢሆን ምንም ችግር የለም። ያው እንደ አይ ችግር የለውም።
private limited company አባሎች እንሆናለን ማለት ነው።
አዎ ይችላሉ።
እንደውም ስራውንም ለማፋጠን ያመቻል።
አዎ
እሺ Okay። ስሙት ማን ልበል የሺ ወገን ሙላት የሺ ወገን ሙላት ሙላት እ ማስታወቂያውን ከምን ላይ ነበር ያገኙት?
እ በቴሌቪዥን ራሱ ኢንጂነር ጸደቀ ሲናገር እሺ እሺ መልካም እሺ፣ እሺ፣ እሺ። ቆይ ተደውይላታለች የእኛ ልጅ ቆይ